hello ጤና ይስጥልኝ ቤስት ቤት።
አሁን አምስት መቶ ብር transfer አድርግቼ ነበረ።
እሺ ወደ ቤስት ቤት ነው?
አዎ
okay ነው ወይስ withdraw ነው deposit ነው ያደረከው?
ገቢ ነው።
ወደ ቤስት ቤት ነው ያስገባኸው?
አዎ እሺ አልገባልህም?
አልገባልኝም ደግሞ።
እሺ message ን ቴሌግራም ላይ ላክልን።
የትኛው message?
ከሲቢኢ ወይም ከቴሌ ብር የተላከልህን deposit ስታረግ
እ
deposit ስታረግ የተላከልን message ከሲቢኢ ወይም ከቴሌ ብር የተላከልን message አለ አይደለ?
ከሲ- ከቴሌ ብር አለ።
አዎ እሱ message ቴሌግራም ላይ ላክልኝ።
እሺ